ክፍል አንድ ቀተለ የቀተለ አረባብ ማለት ነው። ቀተለ ገደለ፣ ይቀትል ይገድላል፣ ይቅትል ይገድል ዘንድ፣ ይቅትል ይግደል፣ ቀቲል ቀቲሎት መግደል፣ ቀታሊ የገደለ ቀታልያን የገደሉ ቀታሊት የገደለች ቀታልያት የገደሉ ቅቱል የተገደለ ቀታሊ ገዳይ ቀትል መጋደል ወይም ውጊት ውጊያ እንደማለት ነው። ቅትለት አገዳደል፣ አሟሟት። የቀተለ ሰራዊት አንደኛ ሀተተ ሀተተ መረመረ፣ የሀትት ይመረምራል፣ ይህትት ይመረምር ዘንድ፣ ይህትት ይመርምር ሀቲት ሀቲቶት መመርመር ሀታቲ የመረመረ ሀታትያን የመረመሩ ሀታቲት የመረመረች ሀታትያት የመረመሩ ሴቶች ህቱት የተመረመረ ሀታቲ የሚመረምር ወይም መርማሪ ሀተታ ምርምር ሀጸም እንደ ሀተተ ይረባል እርባውን አስተውል ሁለተኛ ሰርዌ መሀለ መሀለ ማለ ይምህል ይምላል ይምሃል ይምል ዘንድ ይምሃል ይማል ምሂል ምሂሎት መማል መሃሊ የማለ መሃልያን የማሉ መሃሊት የማለች መሃልያት የማሉ ሴቶች ምሁል የማለ መሃሊ የሚምል መሃለኛ መሃላ መሃላ ሰዓለም እንዲሁ ይረባል። በጥሬው ስዕለት ልመና ይላል። ሶስተኛ ሰርዌ ውሃበ ወሃበ ሰጠ፣ ይሁብ ይሰጣል፣ የሃብ ይሰጥ ዘንድ የሃብ ይስጥ፣ ውሂብ ውሂቦት መስጠት፣ ወሃቢ የሰጠ፣ ወሃቢያን የሰጡ፣ ወሃቢት የሰጠች ወሃቢያት የሰጡ ውሁብ የተሰጠ ወሃቢ የሚሰጥ ወይም ሰጭ ሀብት ስጦታ ወዓለም እንዲሁ ይረባል። አራተኛ ሰርዌ ነቀወ ነቀወ ጮኸ ይነቁ ይጮሃል ይንቁ ይጮህ ዘንድ ይንቁ ይጩህ ነቂው ነቂዎት መጮህ ነቃዊ የጮኸ ነቃውያን የጮሁ ነቃዊት የጮኸች ነቃውያት የጮኹ ነቃዊ የሚጮህ ጭዋሂ ንቃዌ ጩኸት አምስተኛ ሰርዌ ከወወ ከወወ ቀለጠፈ ይከውው ይቀለጥፋል ይከውው ይቀለጥፍ ዘንድ ይከውው ይቀልጥፍ ከዊው ከዊዎት መቀልጠፍ ከዋዊ የቀለጠፈ ከዋውያን የቀለጠፉ ከዋዊት የቀለጠፈች ከዋውያት የቀለጠፉ ክውው ቅልጡፍ ከዋዊ የሚቀለጥፍ ቀልጣፋ ከዋው ቀልጣፋ ፈጣን ስድስተኛ ሰርዌ ወረደ ወረደ ወረደ ይወርድ ይወርዳል ይረድ ይወርድ ዘንድ ይረድ ይውረድ ወሪድ ወሪዶት መውረድ ወራዲ የወረደ ወራደያን የወረዱ ወራዲት የወረደች ወራደያት የወረዱ ወራዲ የሚወርድ ወራጅ ውርደት መዋረድ ርደት መውረድ ሰባተኛ ሰርዌ ወደየ ወደየ ጨመረ ይወዲ ይጨምራል ይደይ ይጨምር ዘንድ ይደይ ይጨምር ወዲ ወዲ ወድዮት መጨመር ወዳይ የጨመረ ወዳይያን የጨመሩ ወዳይት የጨመረች ወዳይያት የጨመሩ ውዱይ የተጨመረ ወዳይ የሚጨምር ጨማሪ ሙዳይ ሙዳይ አገልግል ስምንተኛ ሰርዌ ጸገየ ጸገየ አበበ ይጸጊ ያብባል ይጽገይ ያብብ ዘንድ ይጽገይ ያብብ ጸጊ ጸጊዮት ማበብ ጸጋይ ያበበ ጸጋይያን ያበቡ ጸጋይት ያበበች ጸጋይያት ያበቡ ጸጋይ የሚያብብ አባቢ ጽጌ አበባ ጽጌያት አበቦች ጽጉይ ያበበ ተፈጸመ የቀተለ ሰራዊት